ኦን ግራቴ ያግለላ ከሆነ መሰገነ ልዶ ሄሎ ሰላም ጤና ይስጥልኝ።
ኦላ ሄሎ ኢቴ አቤት አ፣ ትናንት ማታ ቤስት ቢት ላይ ብር አወጣንቸው። ዛሬ እሺ ጠዋት እሺ፣ ያ ያው ስንት ብር ነበር ያወጣኸው?
እ ስንት ብር ይመስላል ነበር?
አስ- አምስት ሺህ በዚህ ስልክ ነው መለምበር ከና ሌላ ነው ሸዴ 9509
ዴቨር ሰጋል አስራ ሁለት 12 አስራ ዘጠኝ እሺ
ዜሮ አንድ
12 ሰባ ስድስት 09 12 19
ሰጋሌ ሰውን ናቆረገ ዜሮ አንድ ሰባ ስድስት
እሺ
check አደረገ። አሁን አሁን ንገረኝ።
እኮ check ያደረኩልን ነው። አንዴ ታገሰኝ።
እሺ
አምስት ሺ
አዎ አንድ ጊዜ አምስት ሺህ ነበር፣ አንድ ጊዜ ደግሞ ሶስት ሶስት መቶ ዜሮ ዘጠኝ አስራ ሶስት ዘጠና ሶስት ሰላሳ ሁለት ዜሮ ሶስት ላይ ነው የላከው።
እ ወርቆርዴ ቆይ ንገረኝ። ቆይ ቆይ ቆይ ዜሮ ዘጠኝ አስራ ሶስት ዘጠና ሶስት ሰላሳ ሁለት ዜሮ ሶስት ሰላሳ ሰላሳ ሁለት ሁለት ዜሮ ሶስት
አዎ። እና በቴሌ ነው በአካውንት ነው
በቴሌ ብር በቴሌ ብር አ፣ ልመልሰው ወደ ባንክ ቤት አካውንት
ብኩሶ ዕላገ ቤት ቤት ጋር ቤት ቤት ላይ አስመልሰኝ። አሁን ልመልሰው አዎ አስመልስ ነው ሁለቱንም
እ አዎ አስመልስ አሁን በቃ እሺ፣ ሁለቱንም መልሼ እልሃለሁ። እሺ
እሺ ለበለቡ ወሰው ዕልኝ ያዲ ها. አስመልስ አሁን እሺ፣ አመልሼዋለሁ።
እሺ ቻው። እሺ መልካም እሺ